አለሁ ጤና ይስጥልኝ ቤተሰቤ ስራ ቤት ነኝ። ሄሎ ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነው እግዚአብሔር ይመስገን ሰላም ነው።
አለሁ። ትላንት ያለቀ እንትን ነበር፣ ግን እስካሁን እ፣ አልተለቀቀም ክፍያ ምንድን ነው?
ምንድን ነው ያልከኝ? ምንድን ነው?
ትላንት እሺ ያለቀ ትኬት ነበር።
እሺ voucher code ን ትነግረኛለህ?
ID የሚለውን okay እንትን ከሆነ screenshot አድርግና ቴሌግራም ላይ ላክልን። እሺ ትኬት በኦንላይን ከሆነ
እሺ፣ እሺ።
እሺ እሺ